ሄሎ ጤና ይስጥልኝ ብርቱ ቤት ሄሎ አሁን አሁን በስቲ ቤት አንድ ሺህ የተላከው አልገባም።
ዲፖዚት ነው ያረካው?
ከፍታሌ ብር ላኩና በስቲ ቤቱ አልገባም።
እኮ ወደ ቤት ቤት ነበረ ዲፖዚት ያረካው
አዎ እኮ። እሺ ልከልናል deposit message ኡን።
የተለ ብር አዎ message ኡን ልከልናል፣ የ deposit message ኡን
አዎ እኮ። በቃ እሺ ለቻፓ አሳውቀናል። ትንሽ ጠብቀን ይገባል። እሺ
እና አሁን ጨዋታ ፈልገ ነበረ። አሁን አስበር አድርጋ አሳውቀናል ለቻፓ፣ ያስተካከሉ ነው ይገባል። እሺ እናመሰግናለን።